ሄሎ ጤና ይስጥልን ብስት ቤት
አብሮ ስትልን ከበስቱ ቤት ወደ ቴሌብር እያስተላለፍኩ ኮት ኮንፈርም ብሏል፣ ግን አላስተላለፍም። እስካሁን ኮንፈርም ብሏል፣ ግን
አላስተላለፍም። ባላንስ አላለም።
ኦኬ እሺ፣ አሁን ነው
አዎ፣ አሁን
ቤት በዚህ ቁጥር ነው በደወልክበት
አይ ሰላሳ ሰላሳ
ዘጠና ሶስት
ዜሮ ዘጠኝ ሰላሳ
ዘጠና ዘጠና ሶስት ሰማንያ ዘጠኝ
እሺ
ሰማንያ ዘጠኝ ዜሮ ዘጠኝ ሰላሳ ስንት
ዘጠና ሶስት ሰማንያ ሶስት ሰማንያ ሰማንያ ዘጠኝ ሶስት ሰማንያ ዘጠኝ ሰላሳ ዘጠና ሶስት ሰማንያ ዘጠኝ ዘጠና ሰማንያ ሶስት አይደለም
ንገረኝ፣ ስልኩን እየሰማሁ አይደለም አባ።
እሺ ሰላሳ ዘጠና ሶስት
ዘጠና ሶስት ሰማንያ ዘጠኝ
እሺ ሰማንያ ዘጠኝ
አርባ ሁለት ማለት አርባ ሁለት መጨረሻው
ዛሬ ነው።
አዎ አሁን
ስንት ብር ነው?
ሁለት ሺህ